ማታ ከዩቱብ ጋር ቁጥሬ ሀያ ስድስት ብር ለሆን አዘኛ ብዬ ገባሁ።
ተነስተልን ከዛ- ቤት ቤት ነው የምንረዳው።
ሄሎ
ሰላም እናቴ ተነስተልን ቤት ቤት።
ቴሌብር ላይ ሀያ ሺህ ብር ያልገባ ነበረኝ።
በዚህ ስልክ ነው።
አዎ በዚህ ስልክ አንድ ጠብቀኝ። ቴሌብር account አስራ አንድ ዜሮ ስድስት ሀምሳ አምስት ዘጠና ሶስት ነው።
አዎ አዎ።
ልክ ስት ወጪ ስታደርግ confirm ካለ ካልደወልክ አይገባልህም። እሺ እኛ ጋር መደወል እ- እ- text confirm ሲል እናንተ ልደውል አዎ ልክ user request ላይ confirm ብሎ ይመጣልህ አይደል?
አዎ የዛን ሰዓት ለእኛ ደውልልን። እሺ እሺ እማዬ መልካም ቀን።